ሰላም እንዴት ነሽ?
እግዚአብሔር ይመስገን ልጆች ብላኝ ነው የደወሉት እባክህ በምን ልርዳው?
እኔ ካለኝነት ስለማጋራት ነበረ።
እሺ የአንድ ሰው ህይወት ነው የፈለጉት? የአንድ ሰው ህይወት ላይ ነው መቅረብ የፈለጉት?
አዎ
እሺ ህይወት ለሌላ ሰው አሳማሪ ነው ብለው ያስባሉ?
ኢንሻአላህ
እሺ አሁን እስከሚፈልጉት ላይ ነው ያሉት የሚፈልጉት ስኬት ላይ ደርሰዋል?
በሙሉም ባይሆን አልሀምዱሊላህ አሪፍ ላይ ነኝ።
እሺ እሺ እሺ ስምዎትን ይጠሩኝ?
ራቢያ ሙስጦፋ
ራቢያ እሺ ስልክ ቁጥር?
ይሄ የደወልኩልሽ ቁጥር
እሺ ዜሮ ዘጠኝ ሀምሳ አራት ዘጠና ሰባት ዘጠና ስምንት ይሄ ነው? እሺ አድራሻ?
አድራሻ አዲስ አበባ ውስጥ ነው ያለሁት።
እሺ እሺ በቂ ነው። መዝግቤዎታለሁ አስተላልፋለሁ ይደወልልዎታል።
ኢንሻአላህ እሺ ስለደወሉልን እናመሰግናለን መልካም ቀን ይሁንልዎት።
ላንቺም መልካም ቀን ይሁንልሽ አመሰግናለሁ።